hello ጤና ይስጥልን ይስሐቅ ነኝ ከ Best Bet ምን ልርዳው ሰላም ነው። ለሁለት ብር ጠይቄ withdraw ፖርተል መሆኑን እንደዛው ቀረ።
withdraw ነው አዎ
okay ስልኮትን ንገሩኝ እስቲ እሺ፣ ስልሳ
okay እሺ
ሰማንያ በዚሁ በደወሉበት ስልክ ቁጥር ነው አይደለ አዎ አዎ ዘጠኝ ዘጠኝ ስልሳ ሰማንያ ሀያ አንድ ዘጠና አምስት አዎ አዎ
okay withdraw አዘው ነው ያ ብዬ confirm መሆኑን እንደዛው ቀረ።
ስንት ብር አስር ሺ ያዘዙት አስር ሺ አስር ሺ ሁለት ጊዜ አስር ሺ አስር ሺ ሁለት ጊዜ ነው ያዘዙት አ መቼ የታዘዘው ትላንት ማታ ለሊት ትላንትና ማታ አ ትላንት ለሊት
okay በዜሮ ዘጠኝ በሚጀምረው ነው ወይስ ዘጠኝ ብለህ ባስገባኸው ነው
አ በሁለት ነው system ላይ የሚያሳየኝ በዜሮ ዘጠኝ ስልሳ እና በዘጠኝ ደግሞ የሚጀምር አለ
okay በዜሮ ዘጠኝ ነው በዜሮ ዘጠኝ አ አ
okay እሺ ነገ አይሉም
በዜሮ ዘጠኝ hello
ይሮ አንዴ ትንሽ እጅ ጠብቁኝ እሺ እሺ
okay ደንበኛችን hello hello hello ሰማንያ okay እሺ account ነበሩ እዚህ ላይ እየተጻፈው አንድ ሺ ሀያ ስምንት ዜሮ ሰባት ዜሮ ሶስት ዘጠኝ ሰባ ስምንት አይደል አ አ
okay ስሞት ማን ነው
ኢዘዲን ይዘዲን ኢዘዲን አብዳ okay ይዘዲን አብዳ ሀሳዊ okay አዎ።
እሺ በቃ ይገባውለታል okay እሺ thank you confirm አድርጌ ያሉታለሁ አሁን ይገባል እሺ thank you processing ላይ ስለሆነ አንድ ሁለት ሰዓት ይጠብቁ okay okay እሺ እሺ አመሰግናለሁ እሺ እሺ thank you መልካም ቀን